hello ኤልያስ ወይ?
ኤቪኤስ አልታዘዘም ብለውክ ነው?
እ?
ኤቪኤስ እ?
አልታዘዘም ብለው ነው?
አዎ እሺ አገናኝ ነው።
እሺ እሺ አንዴ አባ እንግዲህ ወሻ ስልክ ይዘው ነው እሺ።
እሺ ችግር የለውም ጠብቃታለሁ። እሺ።
ኦኬ
ሄሎ ጤና ይስጥልኝ ቢጄስ ነው እናቴ ከቢ ነበር በመቶ አምስት አርባ አራት አርባ ሰባት አልታዘዛችሁ ለኛ እ? ምን አልሽኝ እናቴ ቴክስ ናት አልታዘዝኩም።
አልታዘዘም እሺ።
አዳነ አዳነ አዳነ አሁን የወጣው ልጅ አዎ።
እሺ